hello አማን እንዴት እንዴት አደርክ?
ሰላም ነው?
አለሁልህ ሰላም ነው አለኝ።
አለን። እ፣ አማን ሪፖርት አላክልኝ ከመቼ ቀን ጀምሮ? አሁን በአንድ ከአንድ ጀምሮ አዎ፣ እ፣ ምንም agent በ agent
okay አላኩልሽማ።
አላክልኝም። አንደኛ በቀን እየላክልኝ አይደለም። የቀን target አለ። target ኡን ማሟላት አለብን። እኔ እዚህ እየተጠየቅኩ ነው ያለሁት።
እሺ በቃ ግን ማለት ያረፍኩት ሌሎቹ እየላኩ ያላኩት ማለት ነው። አሁን አንተ ሳትልክ ምናምን የአንተ ሪ- እየጠበንትን እያለ ነው። ገባክ? እየላክልኝ አይደለም። አንድም ቢሆን የሰራው ላክ- ላክልኝ። ኦልሬዲ ማታ ስፖርት ስለነሱም ለእኔ ማስታወሰ አዎ፣ ብትል- ብትልክልኝ ደስ ይለኛል። አሁን ካለክም ላክልኝ፣ በኋላም ካለ ማታ አስታውሰክ ላክልኝ።
እሺ አሁን እንኳን የለኝም ግን ማታ ምናምን ታርጌት እልክልሻለሁ።
በቃ እሺ። target አለን። በቀን የተሰጠውን target አይተሃል አይደል? ባለፈው ነግሬያለሁ፣ አውርተናል።
አዎ እሱማ አይቼዋለሁ ግን ያው ላኪኝ እልሻለሁ ብያለሁ።
በቃ ስለዚህ እየላክልኝ ይሻማል። እዚህ እሺ እልክልሻለሁ።
እያለ ስለሆነ እየጠየቀ ስለሆነ አዎ please ላክልኝ።
በቃ እልክልሻለሁ።
እሻማ እሺ እሺ፣ እሺ።
ተጠምቀ